ጤና ይስጥልን ዋሽንግተን የህክምና ማዕከል ጤና ይስጥልኝ አብሮ ይስጥልን
የትንሽ የአእምሮ ጤና ጉዳይ ለመታከም ፈልጌ ነበር እና እህ፣
ዶክተር መቼ ማግኘት ከክፍለ ሀገር ነው የምደውለው እና ፕሮግራም ይዤ ለመምጣ ነበረ።
እሺ ዶክ- የስነ ልቦና ሐኪም ነው አይደለም የሚፈልጉት ማግኘት የስነ ልቦና ሐኪም ሳይሆን እህ፣ ይሄ ምንድን ነው እ፣ ስ- የ brain እንትን ነበር እ፣ የፈለግኩት
እኮ የሚጥል ምን አይ በሽታ የሚጥል በሽታ
የሚጥል በሽታ አ፣
እሺ እስቲ ስልክ ልስጥ ሌላ
ዘጠኝ አስራ አንድ
ዜ- no ስልክ ልስጥ ሌላ እሺ እሺ ያዘ 0988
እሺ ዜሮ ዘጠኝ ሰማንያ ስምንት 33 ሰላሳ ሶስት 89 89 ሰማንያ ዘጠኝ ሰማንያ ዘጠኝ አዎ
እሺ የእናንተ ነው?
አዎ እኛው ጋር ነው እኛው ጋር ነው reception አዎ እሺ እሺ thank you።
እሺ